ጤና ይስጥልን ቤት እባክዎ ምን ልርዳዎ? Hello
ጨዋታ ካለቀ በኋላ አላ- አላሳይም አለ።
አይሰማኝም ድምፅህ።
ጨዋታ ካለቀ በኋላ አላሳይም አለ።
እሺ እ cashier ID ውን ትነግረኛለህ?
ከታች ያለው ቁጥር ነው አዎ ከታች ያለውን ቁጥር
አስራ አራት አስራ ዘጠኝ
እም፣ አስራ አራት አስራ ዘጠኝ
አስራ ሶስት ሰማንያ ሁለት ህህህ አስራ ሶስት ሰማንያ ሁለት አስራ አራት አስራ ዘጠኝ አስራ ሶስት ሰማንያ ሁለት አስራ ሶስት ሰማንያ ሁለት ሰማንያ ሁለት አዎ መቼ የመቼ ትላንት- ጨዋታ?
ትናንት አይቷል።
እሺ